hello hello፣ ጤና ይስጥልኝ።
አብሮይሳን እንዴት ነህ?
እንዴት ነሽ? ልኝ ነኝ ሰላም ነሽ አንቺ?
እግዚአብሔር ይመስገን። በድምጽ አወቅኩ።
አዎ አዎ። እንዴ ከምን ነው እየደወልኩ ነበር እኮ በዚህ በአጭሩ ቁጥር አ ተቋረጠ ገና ነው?
አዎ። የኔ ገለኔ እኮ እየጠራ ነው ገና ያለ።
አሃ
thank you እናት። ምን አዲስ ነገር አለ?
ምንም ነገር የለም። check ላደርግልህ?
በቃ ይሻላል። check አድርግልኝ። ማሽንን ቁጥሩን ታውቂዋለሽ አይደለ?
አውቀዋለሁ። አዎ።
thank you የኔ ቆንጆ። እሺ በቃ የኔ እናት።
አሳውቃለሁ።
እሺ የኔ እናት።